ሄሎ ጤና ይስጥልኝ ቃል ኪዳን ከቤት እሺ
ላይ ወደ ወደ ቢም ላይ ማሳለፍ ነው።
ምን አሉኝ?
ቴሌቪር ላይ ማለት ነው።
እሺ
ወደ ቤት ቤት ምድር ያሳለፍ ነው።
እሺ ዲፖዚት ሜሴጁን ቴሌግራም ላይ ላኩልን። እሺ
አሁን አሁን የምንለቀት አ
አሁን ለቅለቅ ስልኩን ስልኩን ገልጿል።
ቴሌግራም ላይ ላኩልንና እናየዋለን። እሺ መልካም ቀን